ጤና ይስጥልኝ። አሪፍ ፔ ሎዛ ነኝ። እባክዎ ምን ልርዳዎ?
እንዴት ነሽ? ስለ ሎዛ እግዚአብሔር ይመስገን። እንዴት አደሩ?
እግዚአብሔር ይመስገን። ትናንት transaction ነበረኝ ከሁሉ ስፖርት በአሪፍ ፔ እሺ፣ እናንተ ጋር አስመዝግቤ ተመላሽ ተደርጎላል ነው withdraw አድርጌ ነበረ እሺ፣ ተመላሽ ሆኗል ብላችሁኝ ነበረ።
እሺ።
still ሁሉ ስፖርት ላይም ቴሌብር ላይም ምንም ገንዘብ የለም ወደ ሁሉ ስፖርት አልተመለሰም ገንዘብ ደንበኛችን አ አ ስሞትን ማልበል ሙሉ ስሞትን ነጻነት ኃይሉ ቢታ
እሺ፣ ደንበኛችን አንዴ እያየሁሎትንም መስመር ላይ። እሺ፣
ዘማች እንዴት ነው? ለን እንዴት ነሽ?
ደንበኛችን መስመር ላይ ያለው አለሁ ይቅርታ፣ በስልክ ቁጥር ነበር ያስመዘገቡት አ፣ አ።
ደወሉልኝ።
አ እሺ፣ ደንበኛችን ይቅርታ፣ ትንሽ ኔትወርክ ያስቸገረኝ ነው። አንዴ መስመር ላይ It's okay. ችግር የለም።
እሺ። ደንበኛችን መስመር ላይ ያለው አለሁ አለሁ።
እሺ transaction failed የሚል information የሰጡን ባለሙያዎቻችን ወደ wallet ኡ ይመለሳል። ወደ ቤቱ እ- wallet ኡ ሁሉ ስፖርትን contact ለማድረግ ሞክረዋል።
ሁሉ ስፖርቱን በምንም contact የማደርግበት እንትን አላገኘሁም።
እሺ ምናልባት እነሱን contact ማድረግ ከቻሉ active ሲያደርጉሎት ብሮ እ።
ወደ wallet ኡ ስለሚመለስ ነው።
እሺ እነሱን በምን contact የምናደርግበት እንትን አለ?
ስልክ ቁጥራቸው እኛ ጋር አይገኝም እሁ።
ደንበኛችን።
okay ምናልባት site ኡ ላይ ማግኘት ከቻሉ።
አ እዛ ላይ ያለው እንትን አይሰራም።
እሺ እኛ ጋር ስልክ ቁጥራቸው አይገኝም ደንበኛችን።
እ።
እነሱን contact ለማድረግ ይሞክሩና አ ከዛ active ያደርጉሎታል።
ጥሩ እሺ።
እሺ ደንበኛችን መልካም ቻው።
ቀን።
አ